ሄሎ ሰላም ጤና ይስጥልኝ ይሰማል ምን ልርዳዎት
ካርድ ተወስዶብኝ ነው እንዲቆረጥ
የቴሌቪዥን game ደንበኛ ሲሆኑ ትኬት ስለሚገባልዎት ነው በየቀኑ
ትኬት ገዝቼ ነው ሁለት ብር
ምን አሉኝ ይቅርታ
ሁለት ሁለት ብር ይቆረጣል ከየት እንደሚቆረጥ አላወኩትም እንዲፈታልኝ ፈልጌ ነበር እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ እሺ